ጤና ይስጥልን ባቢ specialty dental clinic ነው? ይሰማዎታል ማየት?
ይሰማኛል። አዎ ይሰማኛል።
ከአሪፍ ፔ ነበር የምንደውልልዎት።
እሺ POS ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
አይ ምንም የለም። እየመጣችሁ check ስለምታደርገው እሺ የለም።
እሺ ደንበኛችን ምንም አይነት ችግር ከገጠመው 93 95 ላይ ደውለው ያናግሩን።
ምንድን ነው?
እሺ እናመሰግናለን። መልካም ቀን ይሁንልዎት።